መንግስት ውስጥ ወዴት ነው የምንሄደው ብለው ብለው
ሄሎ አቤት
ሰላም ነው ሰላም ነው
አለን ባባ ተርጫው አታይት ብር ወደ እ፣ ቤት ቤት ገብቶብኝ ስም እሺ ለመመለስ ነው የነበረ በስተ- ወዴት?
ወደ ቤት እንጂ ቤት ተልኮ አሎ ሄሎ
አቤት አቤት አይሰማም ይሰማኛል እ፣ በስተት ወደ ቤት እንጂ ቤት ተልኮ
እሺ ቴሌግራም ላይ ሀይበለኝና ልላክልህ ስቴት እ፣ ቴሌግራም ላይ ቴሌግራም ላይ አዎ
በዝ ነው ስቴፑን ልላክ ላይ ልንገርህ እ፣
ዜሮ ዘጠኝ እ፣ ዜሮ ዘጠኝ ስልኩን ልንገርሽ እንካ ዜሮ ዘጠኝ ዜሮ ዜሮ ዘጠኝ ሶስት ዜሮ ሶስት ዜሮ ዘጠኝ አርባ ዜሮ አራት ሶስት ያዝ ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት
አርባ አራት ሰላሳ ሰባት አርባ ሰባት
አርባ ሰባት መቼ መሰለሽ ቀኑ
እሺ hello በሀያ በሀያ ሁለት ነው ቀኑ
ስንት ብር ነው
ሶስት ሺ ዘጠኝ መቶ ዘጠና
እ፣ አንዴ ጠብቅ
hello
hello hello
ይሰማል አይሰማም?
ቤት ስልክህን ንገረኝ።
እ የቤት ቤት ስልክ ቁጥርህን ንገረኝ።
ዜሮ ዘጠኝ ሰላሳ አምስት
ዜሮ ዘጠኝ ሰላሳ አምስት
ሰላሳ አራት
ዜሮ ዘጠኝ ሰላሳ አምስት ሰላሳ አራት
ስልሳ ስምንት እሺ ስልሳ አራት እሺ አንዴ ጠብቀኝ። hello
አቤት ትክክለኛ ቀኑ መች ነበር?
በሀያ ሁለት ማለት ነው በእኛ
በእኛ አይደለም በፈረንጆቹ ንገረኝ
በእኛ በሀያ ሁለት ማለት በፈረንጆች ስንት ነው
እኮ እኔ እንጃ እሱን ንገረኝ አንተ በስንት ነበር አለ እኮ history ላይ አይደለ
እ የ withdrawal history ላይ አለ እሺ ቀኑ ሶስት ሺ ዘጠኝ መቶ ብር withdraw ያረክበት ቀን አይተህ መልሰህ ደውልልኝ
አሀ፣ በፈረንጆች ፈረንጅ ነው በ22 እኛ ማለት- access ማድረግ የምንችለው እ
በፈረንጅ ስለሆነ access ማድረግ የምንችለው እ
check አድርገውና ቀኑን history ላይ መልሰህ ደውልልኝ አይ ያንን እንኳ አንቺስ እ፣ ቀኑን እንኮ መሙላት ትችያለሽ እንኮ ስላልቻልኩ ነው አባቴ
እሺ።
እሺ